ሄሎ ጥልን ችብችብ
ለምን ያስጥልኝ?
አብረሽ ጥልን።
ዝዤ ነበረ በእናትሽ እሺ ትናንትና ነው ይቻሉ ኦርደር ብሎኛል።
ያደረጉት?
አዎ፣ አዎ፣ ትላንት ወዲያም ትላንትም።
በዚህ ስልክ ነው አይደል?
አዎ፣ በዚህ እሺ የድራይቨር ስልክ ልንገሮች
እሺ ንገሪኝ።
ዜሮ ዘጠኝ ዜሮ ሁለት
መቼ ነው የሚመጣው? ዛሬ?
ዛሬ ነው ይመጣሉት። አዎ እሺ እሺ።
ዜሮ ዘጠኝ ዜሮ ሁለት ያዥልኝ። ዜሮ ዘጠኝ ዜሮ ሁለት በአንዴ ሀምሳ ሁለት
ቆይ፣ አንዴ ጠብቂኝ።
እሺ
ዜ- ዘ- እሺ ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሀምሳ ሁለት ዜሮ ሁለት ሀምሳ ሁለት እሺ ሰባ አምስት
ሰባ አምስት ሰላሳ አንድ ሰላሳ አንድ አሉ ላይ ይባላል ይደውሉለት።
እሺማ እሺ እሺ እሺ መልካም